ጤና ይስጥልን ወደ ሽንታይን ህክምና ማዕከል ሄሎ አቤት
ደውለን ነበረ ቅድም እና እንትን እስኪ ለማወቅ ነው ወደ እናንተ ጋር ምርመራ ያለው ሰው አለ? ሄሎ እስቲ ይህንን ስሙን ነገር ምን ይቅርታለ
ሄሎ አቤት
ደህና ነሽ?
እግዚአብሔር ይመስገን ዋሽንግተን ነው።
አዎ ዋሽንግተን ነው እሺ ECG፣ echocardiography፣ carotid Doppler፣ ultrasound።
ECG
ECG፣ echocardiography፣ EKG ማለት ነው እና carotid Doppler፣ ultrasound።
እሺ ኢኮ ዛሬ የለንም የልብ ሐኪሙ በሚገቡ ሰዓት ስለሆነ ነገ ሰባት ተኩል ላይ ነው የሚኖሩት ነገ ሰባት ሰዓት።
ኢኮ አዎ እሺ ሌላ ECG አለ
Doppler፣ carotid እሱም አለ
አንድ ላይ ደግሞ ተሰራላችሁ ወይ ሌላ ማለት ፈልግና ካልሆነ እንትን እንዳለች ዋጋው ስንት ነው ግን ሶስቱ
ምን አሉኝ ከና ከና አምቡላንሱ ስንት ነው እየሰራች ነው
እሺ ዋጋ ነው ያሉኝ አዎ ከና አምቡላንሱ
እሺ ስልክ ልስጦት ሌላ
ሌላ ስልክ አዎ
ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ እሺ